hello hello እንዴት አልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። information ለማግኘት ነበር።
ለዳውት
okay እሺ። አክሲዮኑ መቼ ነው deal ላይ ነው ስለምጠይቅ ነበር።
አሁን ስምና ስልኮትን ነው የምንይዘው። ሽያጭ ሲጀመር እንደውልልዎታለን።
okay ገና አልተጀመረም?
አልተጀመረም። አዎ okay እሺ።
ይሄ የእርስዎ ስልክ ነው?
አዎ እሺ እ፣ ስሞትን ማን ልበል አዲስ ምን ላይ ነበር የሰሙት? ማስታወቂያችንን እም፣ ዜና ላይ ነው ያየሁት።
ቲቪ ላይ ማለት ነው።
ያ አዲስ ህይወት ነው ያሉኝ።
ያ እሺ እንደውልልዎታለን ሲጀመር
እሺ thank you እሺ